ስልክ ቁጥር ማወቅ ይቻላል እንዴ? በእናንተ
ምን አሉኝ?
ስልክ ቁጥር ማግኘት ፈልገን ነበረ። የ single window ምናምን የሚባሉ የ እንትኖች የ online form የሚሞላበት የገቢዎች ማግኘት ይቻላል።
ገቢዎች
ገቢዎች ሳይሆን የ single window የሚባል የለም አሁን አዲስ electronics system
ኦኬ። ሲንግል ዊንዶው። እሺ፣ አንዴ ይጠብቁኝ፣ መስመር ላይ ላውጣሉት።
እሺ
መስመር ላይ ነች።
ስልካችሁ ግን ጥራት የለውም።
መስመር ላይ ነች። አባት ነኝ። አዎ፣
መስመር ላይ ነች።
አዎ፣ አሰማ